راديو الحارة راديو الحارة راديو الحارة
des አሉኝ ኑሮ ተስማማሽ ሆይ ኑሮ ተስማማሽ ሆይ ከእኔ በመለየትሽ ተደስተሻል ወይ? መከራና ስቃይ፣ ተድላና ፍስሃ፣ ድካም
ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ እናት አባቷን አለፉኝ ሰላም ብያቸው ምርኮኛ ድርጋይ በፍቅሯ ቆንጆ ልጃቸው ሰላም በይልኝ አይንሽን ስለ እኔ ሆነሽ ዞትር ባሳቤ ፍቅርዬ ትታይኛለሽ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ አስታወሰና ከንፈሬ ከንፈርሽን ወድቄ ነበር በስሜት በሰመመን ትዝ አለኝና በድንገት ነጩ ጥርስሽ አንቺን በማሰብ መንገድ ላይ ቀረሁልሽ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ
ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ቷን አስገብታ ፍቅርዬ ልቤ አዳራሽ ዋስ ታደርገኝ በናፍቆት የትልቅ ትንሽ ሰርቃ በልታ እያየዋት ሰው ታለቅሳለች ዘኑን ሊለኔ ሰዎቹን ጉዳ አርጋኛለች ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅርዬ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ እናት አባቷን አለፍኩኝ ሰላም ብያቸው ምርኮኛ ድርጋይ በፍቅሯ ቆንጆ ልጃቸው ሰላም በይልኝ አይንሽን ስለኔ ሆነሽ ዞትር ባሳቤ ፍቅርዬ ትታይኛለች ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ ከልክልኝ ፍቅሬዋ ከልክልኝ ሳቅ ብሎ ሳላስብ ጥርስሽ ጎዳኝ ፍቅሬዋ ከልክልኝ
በፍቅርሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ እየመጣ እህል ውሃ ጠላ ገባህ መስታታ ምን ትጠቀሚያለሽ ብሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር ምን ትጠቀሚያለሽ ብሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር በፍቅርሽ ማዕበል ናላ የታወቀው ማቆሰ ሁሉ አሳተኝ በፍቅርሽ ማዕበል ናላ የታወቀው የማውቀው ሰው ሁሉ ተሳሳተኝ በፍቅርሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ እየመጣ እህል ውሃ ጠላ ገባሁ መስታታ በፍቅርሽ ማይበል ናላ የታወቀው ማውቀው ሰው ሁሉ ተሳሳተኝ እኮ። በፍቅርሽ ማይበል ናላ የታወቀው ማውቀው ሰው ሁሉ ተሳሳተኝ በፍቅርሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ እየመጣ እህል ውሃ ጠላ ገባሁ መስታታ
Thank
ተመስጦ ልብ ቢያስባትም አጃቢዋ በስቶ አላገኘኋትም። ድንገት ተመኝና ልብ ቢያስብሽም ተከታይሽ በስቶ አላገኘሁሽም። ተከታይሽ በስቶ አላገኘሁሽም። በልዩ ፍቅር ትጥቅ በመውደድ ዋዜማ መረታቴን ትወቅ ጩኸቴ ይሰማ ትወቀው ትረዳው የውጥኔን ጅምር ልቤ ሆኖ ቀርቷል ከእሷ ጋር የሚኖር ድንገት ተመስጦ ልብ ቢያስባትም አጃቢዋ በስቶ አላገኘኋትም። ድንገት ተመኝና ልብ ቢያስብሽም ተከታይሽ በስቶ አላገኘሁሽም። ተከታይሽ በስቶ አላገኘሁሽም። መጠሌ ከስሜት ምርኩዝ ባጣ ተስፋ እያብከነከነኝ ልቤ በሷ ጠፋ። ወፍር ግብ አሞራው መልእክቴን ያሰማሽ በጎኔ ለመጣ እንዳይሆን ፈቃድሽ ታዲያስ ፍቅረ ይበጃል። አይዞሽ ገና በርቺ። አበጀሽ በርቺ። አይዞሽ
በፍቅር ጸንቶ ሕይወት መስርቶ መኖር ይበጃል ለሀገር ሰርቶ በፍቅር ጸንቶ ሕይወት መስርቶ መኖር ይበጃል ለሀገር ሰርቶ አትራቀኝን ፍቅር ተንኮል ምቀኝነት ይቅር እኔን ኑሮ ወደፊት አምረን በስራ በእቅድ ተባብረን ቀና መንገድ ይሰጠናል አይ ፍቅር እኮ ይፈውሰናል ቀና መንገድ ይሰጠናል አይ ፍቅር እኮ ይፈውሰናል በፍቅር ጸንቶ ሕይወት መስርቶ መኖር ይበጃል ለሀገር ሰርቶ በፍቅር ጸንቶ ሕይወት መስርቶ መኖር ይበጃል ለሀገር ሰርቶ ከትግራና ከኛይ ግባችን እንዲያምር አድራገኝ ናንጓ ከትግራና ከኛይ ግባችን እንዲያምር አድራገኝ በፍቅር ጸንቶ ሕይወት መስርቶ ኖር ይበጃል ሀገር ሰርቶ በፍቅር ጸንቶ ሕይወት መስርቶ ኖር ይበጃል ሀገር ሰርቶ ኖር ይበጃል ሀገር ሰርቶ ኖር ይበጃል
ስጥሽ ታሪኮ በዛለ ከቋንቋው ንግግሩ የጎሎት ዝላል ሰው ሲርቅ አገሩ አ- ሰው ሲርቅ አገሩ ማታቱና ምግቡ የዓመት በዓል ክብሩ አይቀርብን ጊዜም እ ትዝታ መፍጠሩ አ- ትዝታ መፍጠሩ ሌላ ሁሉ ቀርቶ የልጆች ጨዋታ ሌላ ሁሉ ቀርቶ የልጆች ጨዋታ ከሀገር ሲርቁ ያመጣል ትዝታ ከሀገር ሲርቁ ያመጣል ትዝታ ስፍራው ሩቅ ቢሆንም ከአድማስ ባሻገር ድንገት ከተፍ ይላል ትዝታው ከሀገር የካገር ትዝታ ጋር ወንዙ ተጋዳው ዛፎችን ተረሩ ሜዳ ኮረብታው አዎ ሜዳ ኮረብታው የካገር ትዝታ ጋር የዘመድ ናፍቆት አብሮ መተከዙ አብሮ መደሰት አብሮ መደሰት ታሪኩ ምሳሌ ያገው ቋንቋው ንግግሩ የጎሎት ዜላጋ ሰው ሲነጋገሩ ታሪኩ ምሳሌ ያገው ቋንቋው ንግግሩ የጎሎት ዜላጋ ሰው ሲነጋገሩ ማጣቱና መጥወቁ የዓመት በዓል ክብሩ አይቀርም እንጊዜ ግን ትዝታ መፍጠሩ
እንዴት ነው ገዳው እንዴት ነው ገዳው ቴአገሯ ያሆና ቴአገሯ ያሆና ቴአገሯ ምንጀር ቴአገሯ ምንጀር እና ደግሞ ገደል እና ደግሞ ገደል እና ደግሞ ገደል ና ቶሎ በልበሉት ያንን ሰው በልበሉት ያንን ሰው በልበሉት ያንን ሰው በልበሉት ያንን ሰው እንዲህ አይደለም ወይ ጀግና የሚሞገሰው ና ደግሞ ገዳይ ገዳይ ና ቶሎ ገ ታጋይ ቶኖና ለበናናና ጀግናው ቶኖና ጎበዝ አላና ደፋር ቶኖና ጎበዝ ቶሎና ገዳ ገዳይና ቶሎ ገዳ እህ መለስ አርገው ጋሜ እህ መለስ አርገው ጋሜ ancora guarevo, ancora guarevo. E c'è anche rolla dega, e c'è anche rolla dega. Na demo che dai, na demo che dai, na demo che dai, na demo. ገዳይናት እሷም ባልቤኔ በምንሽር ገዳይናት እሷም ባልቤን በምንሽር የሴት ጀግና ናት የማትሸበር ና ደሞ ገዳይ ገዳይ ና ቶሎ ገዳይ ገዳይ ና ቶሎ ገዳይ ጉብዝና ያንተ መግደል ሲያምርብህ ያን ፈሪ ጠላት ገጠመው ደፍረ ጀግናው ቶሎና ደፋር ቶሎና ገዳይ ስሱ ስሱ ሱ ተንኮ ሱ አይፈራም ጋም አይፈራም አይፈራም ጋም አይፈራም አይፈራም ጋም አይፈራም ገዳይ ሱ- ሱ- ገዳይ ቶኖና ለበናናና ጀግናው ቶኖና ጎበዝ ቶኖና ጉብዝና ያንተ መግደል ሲያምርብህ ያን ፈሪ ጠላት ገጠመው ደፍረህ ና ደሞ ገደሬ ና ደሞ ገደሬ ና ና ደሞ ገደሬ ና ገዳይ ቶሎና ጎበዝ ቶሎና ጉብዝና ያንተ መግደል ሲያምርብህ ያን ፈሪ ጠላት ገጠመው ደፍረህ ጀግናው ቶሎና ደፋር ቶሎና ገዳይ ቶሎና ጎበዝ ቶሎና ና ደሞ ገዳይ ጀግናው ቶሎና ደፋር ቶሎና ገዳይ
ሲታጠፍ ሽንት ሲዘረጋ ወይዳለሽ ሲበር እንዳለንጋ ሳብልም ሳብልም ወገብሽ ለቅላቃ አንቺ ልጅ ተንበለለሽ ሎጋ አይሎጋ በመለሎ ገላሽ በሎጋ ሰውነት በታምር ይታያል የወገብሽ ቅነት ውብ አቋቋምሽን በአድናቆት አይቼው ፈዝዤልሽ ቀረው መሄዴንም ትቼው ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ሞት ነው ነይልኝ ተይልን ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትል ሎጋነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ከሩቅ ባካሄድሽ ስደነቅ ስገረም ስትርቂኝ ጉድፈላ መብከንከን ያልቀርም ሽንጥሽ ሲወረወር ጋሌሽን አዞረ አንድ በይው ልቤን ምን አደናገረ ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ሞት ነው ነይልኝ ተይምን ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትይ ሎጋነሽ ሎጋ አንቺ ቆንጆ አንቺ ለላጋ እቺ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ሲታጠፍ ሽንጥሽ ሲዘረጋ አይዳልሽ ሲበር እንዳለንጋ ሳብልም ሳብልም ወገብሽ ለግላጋ አንቺ ልጅ ጠንበለለሽ ሎጋ አይሎጋ ባትሽ ከታች አምሮ ያለሽ ከላይ ቆርጦ እንዳውራ ጎዳና ሽንጥሽ ተዘርግቶ እኔን ቁመናሽ ነው አሻግሮ የታየኝ በህልሜም በውኔ መቶ የሚያሰቃየኝ ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ልሞት ነው ነይልኝ ተይልኝ ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትይ ሎጋነሽ ሎጋ አንቺ ቆንጆ አንቺ ለግላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ደስ የምትይ ሎጋነሽ ሎጋ አንቺ ቆንጆ አንቺ ለግላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪነሽ በሁለመናሽ ማራኪነሽ በሁለመናሽ ማራኪነሽ በሁለ